እኔ ስልኝ ሁሉ ስፖርት መኮንን ረዳት ሰላም ዋልሽ እግዚአብሔር ይመስገን። መስራት
አለን። ቴሌ ብር አይሰራም እንደ withdraw ምንም ተማሪ አዎ፣ ቴሌብር እየሰራ አይደለም ለጊዜው። ምንድን ነው የፈለጉት እርስዎ?
withdraw ነበር withdraw ከሆነ ይግቡና የ branch payment የምትል አለች አይደለም?
አለ እዛ ላይ የሚፈልጉትን የብር መጠን ከጻፉ በኋላ ኩፖን አዎ።
ኮድ ይሰጡታል።
እ? coupon coupon code code ይሰጡታል። አዎ
እሺ እሱን ኮድ እ፣ ወደ CBE ነው ወደ ቴሌብር ነው እንዲገባለት የፈለጉት?
ቴሌ ብር ነበር እሺ የቴሌብር ስልክ ቁጥርና ቴሌብር ላይ ያለውን ሙሉ ስም አድርገው ቴሌግራም ላይ ይላኩልን።
OK እሺ ቴሌግራም ይገባል?
አስቡታል።
እዛው ላይ bot ኡን ማለት ነው አይ ቦት አይደለም እ፣ ጥያቄ ምልክቷ ጋር የቴሌግራም ምልክት አለች አይደል?
እኮ እሱን ስጫኙ እሷ- ራሱ የሚመራሽ ቴሌግራም አዎ ነው።
እዛ ማለት ነው። እሺ እሺ እዛ ላይ እሺ ልሞክረው